ሙዚቃ እየሰማሽ እየተዝናናሽ ነው በምለው ጥሪ ምንድነው ጭራሽ ትቀልዱብናላችሁ ምናምን እንድንባል አይገባም።
hello hello አቤት ጤና ይስጥልን።
አቤት ስልኝ ከ We Plus Solution ነበር የደወልኩት።
ከማን ከ We Plus Solution ከቤት ዊ ፕላስ
እ
ባለፈው ዊ ፕላስ app ላይ ተመዝግባችሁ ነበር።
እ
አሁን የተመዘገቡትን active እያደረግን ስለሆነ system ላይ የሚሞሉ አንዳንድ መረጃዎችን ልጠይቆት ነበር የደወልኩት።
እሺ፣ ትንሽ ቆይ ትንሽ ደውዪ ከአንድ አምስት ደቂቃ በኋላ አምስት ደቂቃ አዎ፣ ከአምስት ደቂቃ በኋላ ደውዪልኝ እሺ አስራ አምስት ደቂቃ አምስት አምስት እሺ እሺ